Hello?
Hello Hello? ሰላም ጤና ይስጥልኝ።
አሳልፍ ኢልሲ ነው።
አዎ ነው።
እሺ ከአፍሪ ወርክ ፍሪላንስ ኢትዮጵያ ነበር የደወልነው።
okay እሺ።
እሺ በ personnel እና HR officer vacancy አውጥታችሁ ነበር አይደለም?
አዎ አውጥተን ነበር።
June አስራ ሶስት ላይ አዎ hire አረጋችሁ በእኛ platform።
አላደረግንም።
እሺ ምንድን ነው ምክንያቱ?
compatible የሆነ ሰው apply አላደረግም።
አብዛኞቹ unqualified ናቸው።
unqualified ናቸው።
እሺ ሌላ የእኛን platform ስትጠቀሙ የሚያስቸግረው ችግር አለ? ያጋጠሙት ነገር ያው apply የሚያደርጉት ሰዎች እ፣ ተመሳሳይ አይደለም እኛ ከምናወጣው ነገር ጋር I think እም።
ዝም ብለው ነው መሰለኝ apply የሚያደርጉት እና እም።
እንትን filter ለማድረግ ትንሽ ተቸግረን ነበር።
okay አዎ እሱ ያው እንደ company ሁሉም ጋር የሚያጋጥም ችግር ነው። እሱ ም።
ላይም እየሰራንበት ነው እና job seeker ኦች ላይ መሆን እየሰራን ነው። እሱ ነው ብዙ ሰው እያስቸገረ ያለው የእኛ አዎ።
platform ነው።
አዎ አዎ እና በ- በቅርቡ እንቀርፈዋለን ብለን እናስባለን ይሄን ነገር። ሌላ የሚያስቸግሩት ነገር አለ?
አይ ሌላ የለም።
እሺ የሚያስቸግሩት ነገር ሲኖር ይደውሉልን። እሺ እሺ፣ እሺ፣ thank you።
እሺ መልካም ቀን።
መልካም ቀን።